ምንም ነኝ ግን አማራ ለዛውም ደሜ አረንጓዴ ምንም ነኝ ግን አማራ ሰዋሰው የሰው እኩል በወለባ የማልኩል በስሜት የማልኮለኩል ምንም ነኝ ግን አማራ የሰው አቻ እማልጠረበብ እንደ ቅም ብቻ ምንም ነኝ ግን አማራ የፈጠረኝና ምኔ በጎቼን ከተኩላ ጋር የማሰማራ አማራ ነኝ የጠራው ኩራት እንጂ ሞት ያልፈራው አማራ ነኝ መቃንገት ራሴ ከብዶኝ የማልንገታገት እሰው ጣባ ስር የማልለገት ዙሪያ ገባውን ቃኝቼ ትሻልን ከትብስ አገናኝቼ አይበጆን ከነመናጆው ባህር ዙልማው ሸኝቼ የቀንም እያንቀራጨው ደሞ ሌሊቱን እየፈጨው ለጎጆዬ የታጨው ባሰኝ ብዬ ያልጫጨው በወለምታ ያልተቀጨው ልጄ ለሰማዕትነት ተመርጦ ባንዳ ባረር ቢቀነጥሰው ሞተ ብዬ ደረት ጥዬ ፊት ያልነጨው ባለፈው ያልተቆጨው አማራ ነኝ አይኔን ብከድን እንጂ እንቅልፍ አላቅም። ማማ ላይ ነው አዳሬ ገና አባርራለሁ ዋኔ አልለቅም። አይኔ ደጀን ልቤ ግሸን ደሜ አረንጓዴ ጓንዴ ጓዴ ቃሌ ደም ምግባሬ ደም እንኳን ለቃጣኝ ላሰበኝ የማልቀደም ለትንሣኤ የምታደም የትም የማልጋደም የትም የማልስደመደም ማንም እንዳስመለከተው ያሻውን ስም ቢያወጣልኝ እድሜ ለአባይና ጣና ልጅ ያኔ የማስቆርሰው ድፎ ዳቦ ያጣልኝ። ሰምና ወርቅ ቅኔ ጠኔ ያጥን መጥኔ ይህ ነው ስርወ ውልደቴ አማርኛ ነው ውጥኔ አማራ ነው ምጥኔ። እንኳን ሰው ወፍ አልምጄ እንኳን ሌላ ጥላ አጥምጄ አንድ እግዚአብሔር፣ አንድ አገዛዝ፣ አንድ ስርዓት፣ አንድ ባህሪ በእነኚህ በአራቱ ቅስት ተገድግጄ በሞት የምል ምን ጊዜም በፍቅር ተገድጄ ውሌን ሳልስት ጉልበቴን ሳልሰስት የልቤን በልቤ ቅስት ሳልሰድር ተኝቼም አላድር ቼ በወሎ ፈረስ ካይኔ ልቤ ድረስ እያልኩ አዘቦት አልቦዘም ባላላበም የቀላወጠው ወጥሮት ክንዱን በኔ ሊፈትን ገና ሲያስተነትን ገነገረ ቀደም ሳይመክር በፊት በአባቴ ጋሻ በእናቴ ወንፊት ወደፊት እንጂ ምን አለ ሌላ እንኳን መብላት ማብላት ቀርቶበት ለታጠረ በእምነቱ ኬላ ነፍስ አውጭኝንማ ማን አስቦት ዘር ከልጓም ስቦት እንደ ቅዱስ ላሊበላ ንጉሥ ሹመት አይጠናኝ አይጠፋኝ ጉግስ ግብር ጥዬ እንኳን ባልደግስ እንኳን ለጠላቴ ለወዳጄስ ቢሆን ደሜን እንጂ ሌላ አልለግስ። ደሃነን ብለን ስንል እኮ በሰው ልጅ ፍቅር ተጠልፈን እህል ተጠይፈን ለሞት ተሰልፈን ነው እንጂ እምንበላው ቢገደል መለኮት ባህሪም አላሳነሰን። ክፉ ጥፉ ብሎ እንደ ጨው ዘር የትም አልነሰነሰን። ሳይንትና ተንታ ዋከንበል ያድርገኝ ምን አገር ቢሰፋ እንደ አማራ ይገኝ። ቢሆንም አይደል እንዴ ጨዋታው አገሩን ድንብልቅ ልቡልቅ እስክስታ የሚያስመታው እና አማራ መከራ የመከረኝ መስዋዕትነት ያጠነከረኝ ፍቅር የተዘከረኝ ብፈራ እንኳን ፍቅርን እንጂ በሌላ ልጠረጠርም ማንም እንዳሻው ለክቶ እንዳሻው ሊቆርጠኝ ቢያልም ከልክ አልፌ አላጥርም። ጉራም ቢሆን ልቀናጣ ስሙ ባያሳድገኝ ነግሶ የሚያነቃኝ አላጣ። ያው ወንድሞቼ ይመስክሩ በእናጡት ወተት ባይሰክሩ የዛሬ ሀያ ዓመት ተኳርዋ ወርደውም ባልመከሩ ብቻ ነክሰው ጦር ባይሰብቁ ለዛሬው አለትም ባልበቁ ለዛውም ውለታ ሳይጠይቁ ትሁት ነኝ ባልል እንኳን እንደ ጸሎተ ሐሙስ ሺህ ቀንና ሰቀቀን ላራግፍ ጦም ሽሬም ማልገድፍ ግን አማራ ነኝ ማንንም ማላስደግፍ እኔው ገምቼ እኔው ዘምቼ እኔው ሞቼ ክፉ መሻቴንና ምኞቴን ተጠይፌ ስጋዬን ልሰቅል ድፍት ምል እንደ ብቅል ጣቢያ ሳልቀላቅል ኮርማ ሳላዳቅል በአቃቅ እና አማራ የፈጠረውን አምኖ በጉን ተኩላ ጋር ካሰማራ እስቲ ደግሞ በልብ እንደ መሙላታችን ለደራ ሳይሆን ከአይን ይፍሰስ ይልቅ እንደው ላይን ለመድመቅ ፈፋውን እምቅ በጠመቅ አምባውን እንደ ሹሩባ በከትር ሰርቶ ለሽማግሌ ጥላ ለእንቦሳ ነገሌ ለልጅ ሰተቱ በውጫው ጠፍቶን እንዳንንገዳገድ ደሞ ጨዋታ አንድ ለመንገድ እሰጠው ባጣስ ለምን ጦም ልደር እሳትና ጢስ ጠፍቶ ከመንደር ንሳማ ጎበዝ ንሳ ተነስነስ ከስፍርህ ጎለህ ከሰው አትነስ ንሳማ ጎበዝ ንሳ አታደግድግ ወገብክን ጠበቅ ባንጀት ድርብጅግ እንኳን እቁቡ ድሩ ፈርሶ የወላድ ማህፀን በዋይታ ታርሶ አማን አማንስ ቢሆን ለተቀመጠ እያላመጠ እየገላመጠ እየተርመጠመጠ እየተዳመጠ እድሜውን ይፈጃል እንጂ በከንቱ ማን ይለዋል አንቱ። ንሳማ ጎበዝ ንሳ ተነስነስ ከስፍርህ ጎለህ ከሰው አትነስ። ባለቅኔ ሙሉጌታ ተስፋዬ